hello hello፣ አይሰማም?
ይሰማል።
ብር withdraw አውጪ አንድ ብዙ ቆየብኝ።
ቤተሰብ ስልክ ቁጥር የደወልክበት ነው?
አዎ ስንት ብር ነው?
አምስት ሺህ ብር
እሺ ጠብቀኝ። ስለ ብር ቁጥር የደወልክበት ነው አይደለ?
አዎ
አሁን ገብቶልሃል። እሺ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ እሺ